ሄሎ ወይ ሄሎ፣ አቶ ሮቤል ኖት?
አቤት አቤት።
ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው?
አለን ይመስገን። ከ WePlus Solution ነበረ የምደውልሎት እሺ እና company ያችን አንድ app develop አድርጓለን። ከሀምሳ በላይ service ኦች አሉት app ውስጥ እና እ ኦንላይን እንትን ነው እ register አ ኦ- register እንዲያደርጉ ነበር። ምንም አይነት ክፍያ የለውም እና link ኡን ልከንሎት እ ስለ register ያደርጉ ነበረ ወይም በ WePlus Solution የሚለውን ከ App Store አውርደው
እሺ link ኡን ላኪልኝና ልሞክር።
እሺ፣ link ኡን ልላክሎት።
እሺ እሺ፣ አመሰግናለሁ።